Hello
እንዴት ነሽ?
ሰላም እንዴት ነህ?
ደህና ነሽ?
አለን እግዚአብሔር ይመስገን።
ያቺ ልጅ ካለመነሳት ጀመረ።
ኧረ ይነሳ እያወራሁበት ነበረ። እሺ ምን ልታደርግ?
ትላንትና ነው እንጂ ዛሬ እንኳን አንስተሻል። ትላንት እሺ ትላንትና ኔትወርክ አይሰራም ነበር ጭራሽ።
ነው አዎ እዚህ ጋር እኔ ምልክት ካላሳየ ስልሳ ቤቱ አንስቼ እደውልልሃለሁ። ቁጥሩን እዚህ ጋር ካሳየኝ፣ ካላሳየኝ ግን መደወል አልችልም። ትላንት ብዙም ስልክ እየሰራ አልነበረም። እግዚአብሔር ይመስገን ደህና ነኝ።
እሺ። እቺ የምታምሯ ደህና ናት? ማታምሯ
ደህና ናት።
ኧረ መዋሽልኝ በእናትሽ፣ እስኪ በእናትሽ
እም፣ ያድራሻ ለውጥና trade ነው አይደል የገባኝ አንተ?
አ፣ አ፣ ጨርሰዋል ብለሽኝ ነበር። ጉምሩኮች ናቸው ምንድነው የሚጠበቁት ነበር ያልሽ?
ገቢዎች አዎ፣ ስልክ ዜሮ ሁለት ያንተ ነው አይደለ? አስራ አንድ ቤት ሀያ ዘጠኝ አስራ አንድ ሀያ ዘጠኝ አስራ ዘጠኝ ዜሮ ሁለት ዜሮ ሁለት አ፣
ቆይ check ላደርግልህ።
እባክሽን በእናትሽ እሺ አስጨነቁኝ።
እሺ እሺ፣ እሺ።